Hello ጤና ይስጥልን። ችብችብ
ወይ ትላንት እቃ ይመጣልሽ ብዬ ዛሬ ይምጣልኝ ነበር ያልኩት።
አዎ
እንዴት ነው order ተደርጎልኝ ይሆን?
Okay ማታ ተደውሎታል ከቢሮ
ትላንት እንዲያመጡ ነበረ። እኔ ቤት ነው ወይስ?
ቤት አልነበርኩኝም እኔ
እሺ
ቤት ስላልነበርኩኝ ነገ ይምጣልኝ አልኩኝ። እስካሁን ግን ማንም አልደወለልኝም።
በዚህ ስልክ ቁጥር ኦርደር ያደረጉት
አ
እሺ፣ አንዴ ልጅ ነው እንዳይጠብቁኝ። ምን ነበር አይተሙ
ምን አልሽኝ?
item ኡ ምን ነበር order ያደረጉት?
ቲማቲም እና አ፣ ድንች
የት ኮዬ ፈጬ- location ኑ?
ኮዬ ፈጬ ኮዬ ፈጬ።
አ
ከስንት ወዲያ ነው አይደል order ያደረጉት? ከሁለት ቀን በፊት።
አ
okay እሺ፣ check ላርግና መልሼ ልደውሎት የ driver ስልክ ነግሮታል።
እሺ እሺ መልካም ቀን።